ሄሎ ሀብታሙ ከድሪል ሲያስኮርደር
እኮ አልወጣም መብራት የለም።
አገናኘኝ እስኪ። አንተ ለምን እስካሁን ቆየህ? አንድ ሰዓት ሆኖታል እኮ።
እኔ ስለቆየሁ ሳይሆን መብራቱ ከመጣ ጀምሮ መብራት የለም። እየጠበኩኝ እኮ ነው እስካሁን።
አገናኘኝ እኮ አገናኘኝ።
እሺ፣ ማንም ያናግራል።
አልሰጡኝም።
መብራት
ሄሎ ሄሎ
አቤት፣ ጤና ይስጥልኝ።
ድሪልስ ድሪልስ ኢንተርናሽናል ሬስቶራንት ነው?
አዎ እሺ ከቢው ነበርማ በኦርደር ነምበር ዘጠና ስልሳ ሰባት ሰማንያ ሰባት ኦርደር ታዛችሁ ነበር አይደለ?
እሷ ከማዘዟ በፊት ነው ራሱ የጠፋብን።
ስለዚህ ኦርደሩ አልተጀመረም።
አዎ አልተጀመረ።
በቃ አሁንም አትጀምሩት። እሺ በቃ
እሺ በቃ አንጀምራ።
አልጀመራችሁትም አይደለ? መስራት አልጀም አዎ በቃ ካንስል ይደረጋል።
በቃ cancel አድርጉት፣ አትጀምሩት። እሺ ልጁን አገናኘኝ።
እሺ አሁን hello hello ሀብታሙ ወይ cancel ይሆንላል። በቃ ውጣ። እሺ በቃ cancel አድርግሽ። አይ ሴትዮዋንም እንዲህ ስናገራት የማይሆን ንግግር ተናገረች እና ለዛ ነው እንትን ያልኩሽ።
እሺ
አልደረሰም ግራት። በቃ cancel አድርግሽ።
እሺ እሺ።